በመኪና አድርጊው። ተለካው I think በመኪና አይደለም። እም hello ሰመረ፣ Hello።
ወይ ተቋረጠ።
አዎ የሆነ order ዜሮ ሰማንያ አንድ እ በእግረኛ ለክተው ልክ ነው ብሎ ይልካሉ። እኔ ምንድን ነው fresh ኦቹ ይሉ ምንድን ነው?
እስቲ ቆይ check አደርግልሃለሁ ድጋሜ። እሺ አረ ምን order ኡን complete ብየዋለሁ። እሱ አይጠቅመኝም፣ ግን በጣም ያናድዱ ታው ትይ ማረም ያስጠላል። እንደዚህ አይነት ነገር እስቲ check ወይ አደርግልሃለሁ።
አይተውት በደንብ እንትን አይሉም። busy ከሆኑ መተው ነው።